ጤና ይስጥልኝ BGI ኢትዮጵያ ኤደን እየባኩስን መለዛዋል።
እንትን ኦክሲጂን ጠይቀን ነበርና ወረፋ ይዘን ነበር፣ እስካሁን አልመጣም።
በዚህ ቁጥር ነው ያስመዘገቡት?
በሀያ ሁለት ዜሮ ዘጠኝ የቲኬት ቁጥር
ሀያ ሁለት
ሀያ ሁለት ዜሮ ዘጠኝ
ፋሚሊ ግሮሰሪ።
ፋሚሊ አዎ
እሺ፣ እሺ፣ አልመጣልዎትም አይደለ?
አልመጣም። መጥቶ ነበር ግን የኛ እናንተ ጋር ያለው ትልቅ ነው። ቅያሪ ምናምን አለ። ቅያሪ እናንተ ጋር ነው ያለው የኛ
ምን አለ?
ቅያሪው ከነ- ከእናንተ ጋር ነው ያለው።
እኮ መጥተው ነበር አይደለ?
አ መጥተው ነበረ ጋዝ የሚሸጡት?
አ አል- አ ልጁ ወስዶት ነበር የእናንተ የ BGI ሹፌር።
ሲሊንደሩን ወሰደ?
አዎ ነግሬሽ እሺ።
ነበር፣ ነግሬያችሁ ነበር፣ ሁሉ ቅሬታ አቅርቤ ነበር እንትን አ
እ፣ እሺ፣ ሲሊንደር ሌላ ቅያሪ ሰጦት እሱን ሲወስድ አ- አልሰጥኝም አልሰጥኝም። አሁንም መጥተው ነበር እ፣ ሊሰጠኝ ብሎ ትንሽ ቅያሬ ያለ ትንሽ ነው ያለኝ አለ። የኛ ትልቅ ነው ትልቅ እ፣ ስጠን አል ነው አይሆንም ብሎ ሄደ።
እ፣ እሱ የገዙት ነው ወይስ የ BGI ነው ሲሊንደሩ?
የ- የኔ የገዛሁት ነው የ- የኔ ነው። የቢጂአይ ራሱ አይደለም።
የገዙት ማለት ነው።
አ አ እ፣ ስለዛ ሲሊንደሬ ይመለስልኝ ነው ቅሬታዎት።
አዎ ሲሊንደር አዎ
ትልቁ ሲሊንደር እንዲመለስልዎት ነው።
አ
እ፣ እሺ ጋዙም አልመጣልዎትም አይደለም?
አ ጋዙም ዛሬም አልመጣም።
አልመጣም።
ሁሉም በቃ ቆመናል። ስራ ምናምን እየሰራ አይደለም። የሰው ለምኜ ነው እየሰራሁ ያለው በቃ
እሺ፣ ደንበኛችሁ ስለተፈጠረው ስህተት ይቅርታ እንጠይቃለን። እ፣ ሲሊንደሩ አሁን ላይ እ፣ ሲሊንደር እየዞረ ነው ያለው። አንዱ ቤት ትልቁ ሲሄድ፣ ሌላው ቤት ትንሹ ሲሄድ እየተቀያየሩ ነው እየሰሩ ያሉት ሌሎች ደንበኞች ማለት ነው።
አዎ በቃ እሱ እኮ ነው እንደዛ መሆን ነበረበት። ልጁ ይዞት ከሄደ በኋላ ኦክሲጅን የሚባል አልመጣም። ከሁለት ወር በላይ ሆነው ቅሬታ አቅርቤ ነበር ከዚህ በፊት
እ፣ እሺ የኦክሲጅኑንም አስተላልፍልዎታለሁ። ቅሬታ አቅርበው እዚህም ተመዝግቧል፣ system ላይ የሚያሳያል እንዳልመጣለት ቅሬታ አ- አ- እጽፍላቸዋለሁ። የሲሊንደሩንም እንደዛው።
አዎ አዎ
እሺ፣ ሌላ ምረዳዎት ነገር አለ? ከዚህ በቃ ውጪ?
እሱ ብቻ ነው ምንም አሁን እየሰራን አለን። በቃ ሰውየውም የእቃው ይወስዳል። እኔም በቃ እየሰራ- ልሰራ አልችልም ማለት ነው። draft እንዳለቁት ብለዋል ቤት ቤት ላይ
ደንበኛችን ስለተፈጠረ ስህተት ይቅርታ እንጠይቃለን። ለሌላ ጊዜ ግን ሲሊንደር አሁን እየተዘዋወረ እየተቀያየረ ስለሆነ አሁን ላይ ይሄ ችግር እስኪቀረፍ ድረስ በመጣልዎት ሲሊንደር ቢጠቀሙ
እሺ ችግር የለም። በቃ እንደዛ እናደርጋለን። አሁን ሆነዋል። በቃ እንዴ እንደዛ ስ- ስናደርግ ስለነበረ ነው እንደዚህ ያደረኩት።
እሺ።
እ- እሺ ሌላ መረዳት ነገር አለ ከዚህ ውጭ?
በቃ እሱ ነው፣ ሌላ የለም።
በቃ ሁለቱንም ጉዳይ መዝግቤ ያስተላልፍልዎታለሁ። ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን አይ ሀሳብና አስተያየት እንዲ- እንዲፈጥን አድርጊው። እሺ ቶሎ ቶሎ ብሎ እንዲፈጥን።
እሺ፣ መ- እንደዛም ብዬ መዝግቤ ያስተላልፍልዎታለሁ።
እሺ እሺ፣ አመሰግናለሁ።
እሺ፣ ሀሳብና አስተያየቶችን ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሆንልን።
እሺ